ላስነሳ ድውል ልፈውስ ሕፃን ተጥቶ ነበር ኢየሱስ ክርስቶስ ልታስር ልትፈታ በነፍስ በሥጋ ልታስር ልትፈታ በነፍስም በሥጋ ስልጣን ተጥቶ ነበር አልፋና ኦሜጋ አልፋና ኦሜጋ ምንፈቶ ይሁዳ አይሁድ ዘመዶቼ ለእነርሷ አሳልፈ ጌታህን የሰጠ ከሁሉ የሚበልጥ ስልጣን ተሰጣለ ከሁሉ የሚበልጥ ስልጣን ተሰጣለ ብር ለመቀበል ልብ ተታለለ ልብ ተታለለ ሰማይና ምድርን በቃሌ ፈጠረ እንዴት በመቃብር ሶስት ቀን አደረ አንተ የሰጠው አካለ ለሞት አንተ የሰጠህ አሳልፈ ለሞት ሞትን ድል አድርጎ ተነሳ በሰንበት ተነሳ በሰንበት ሞትን ድል አድርጎ ተነሳ በሰንበት ተነሳ በሰንበት